ቤታለ እሺ ቆይ ሰለሞን ሰለሞን ወይ ወይ ቤታል ማን ሄደው
ቤተል ወይራ ሰፈር ምናምን ነው እ ወይራ ሰፈር ምናምን አሉ የሚሄዱ
አይ ቤተል ተስፋ ነው ፒክዳፕ የሚለውና እኮ አሉ ኤርሚያስ የሚባል እና መላኩ መለሰ የሚባል ኩኩን እሺ፣ ማን ያወጣው? ቆይ እኮ እሱ ነው ማ ኤርሚያስ ኤርሚያስ የሚባለው ልጅ ማለት ነው ወይም ደግሞ መለሰ መለሰ ኤርሚያስ። እሺ እሺ፣ በቃ ስልኩም ልላክልሽ ነው ወይስ ኤርሚያስ እና መለሰ። ቆይ እስኪ አንዴ
በተስፋ ስልክ ነው አሳይን የተደረጉ ስልክ የተስፋ ስልክ አይደለም ስልኩ
እ ስልክ ሌላ ስልክ ነው የሱ
ስጠኝ እሺ፣ ስልካቸውን ዜሮ ዘጠኝ
እሺ አስራ ዘጠኝ እሺ ሰባ ስምንት ሰባ አምስት እሺ።
ዘጠና ሶስት
ማን ነው ይሄ? ኤርሚያስ መለስ እሱ ነው የሚያደርስላቸው ሹፌሩ እሱ ነው በቃ እሺ።
እሺ